Hello ጤና ይስጥልኝ ChipChip።
ሰላም ነው ጤና ይስጥልኝ።
አብሮ ይስጥልኝ።
እኔ የምል እሺ፣ በስልክ ማዘዝ ይቻላል እንዴ?
በስልክ አይቻልም። app ኡ ላይ ኦንላይን ነው።
ማድረግ የሚችሉት online
app ኡ ላይ ሰው ካልሞላ አይሆንም። አምስት አምስት ሰው ካልሞላ አይሆንም። አዎ
OK። የትም ታመጣላችሁ? እሺ በ group ታዙ።
አዎ የትም ይመጣል። የት ነው እሱ ያሉት?
እ፣ ጎፋ
እናመጣለን። ነጻ delivery ነው፣ እናመጣለን።
እሺ። በስንት ሰዓት ዛሬው ይደርሳል?
ደራርበን ዛሬ ለነገ ነው። ዛሬ ነገ።
complete ከሆነ ነገ እናመጣለታለን።
እሺ እሺ እሺ።
እሺ፣ እናመሰግናለን። መልካም ቀን።